ጥንብስ
ትናንትና ሆና ወጪ እርግቼ ነበር። ብሩ ወጪ አልደረሰኝም።
እሺ፣ በዚህ ስልክ ነው።
አ
ስንት ብር?
አርባ አምስት ሺህ ብር
አርባ አምስት ሺህ አ አምስት አምስት ሺህ ማለት ነው።
አንዱ አምስት ሺህ አሁን ገብቶልሃል። እሺ፣ ሌላ ግን process ላይ ነው፣ ይገባል።
እሺ፣ አንዱ አሁን ገብቷል።
አዎ፣
እሺ፣ እሺ። መልካም ቀን።
አይ